የምትለው ጤና ይስጥልኝ ችብችብ ይስጥልኝ ደውላችሁልኝ ነበር። ትላንት እያመጣልኝ ልጁ ከዛ ሳተ ፕሮዳክት ነው ስኩት በርታ ዛሬ ይደርሳል ብላችሁ
ሄሎ የማስሞት ገችሁትን ወይስ ሞት ወይስ ስልክ ቁጥሮትን ንገሩኝ።
ስልሳ ሁለት
አ ዜሮ ዘጠኝ ስልሳ ሁለት ሀያ አስራ ሰባት ሰላሳ እ እሺ ኦ- ኦቨር ሁሴን ነው።
ዜሮ ሁሴን አ
okay እሺ፣ እ፣ አሽከርካሪ ይዞሎታል ይደወሎታል።
እ ይዞት ሄሎ ሄሎ ይሰማል ይቆራረጣል ትንሽ hello
አሽከርካሪ ይዞሎታል ይደውሎታል።
Okay ቀድሞ ቢደውልኝ አሪፍ ነው እንድመራው
እሺ እሺ፣ ሲደርስ ይደውሎታል።
እሺ እሺ